ሴት ቃል ኪዳን የምንረዳው
አካውንት አልከፍት ብሎኝ።
ሄሎ፣
አቤት እሺ፣ ምን ልርዳው? ቤስት ቤት ነው።
ቤት ቤት አላ አልከፍት ብሎኝ።
አዲስ አካውንት ነው ወይስ አዎ አዲስ አካውንት
ምንድን ነው የሚሉት?
እንዲህ አለኝ። በቃ ሞላሁበት፣ የሆነ ጥያቄ ሁሉ ሞላሁበት፣ እንዲህ አለኝ።
ምን አሉኝ?
ጥያቄ ሞላሁበት፣ እንዲህ አለኝ።
እሺ፣ ስልክ ቁጥርና password ነው የሚጠይቁት?
ስልክ ቁጥር password ም፣ አዎ
አዎ ሁለቱንም ሞላሁት እኮ password ሲያስገቡ capital letter፣ small አዎ።
letter፣
አዎ symbol symbol አዎ እና ምልክት መኖር አዎ።
አለበት። symbol ና ቁጥር መኖር አለበት።
symbol ማለት ለምሳሌ ጥያቄ ምልክት ሊሆን ይችላል።
አዎ ነጥብ ምናምን አለው አይደል? ሰረዝ ለ- አለ አዎ።
እንደነሱ ማለት ነው።
እሺ ከዛ ከሞላው ይከፍልኛል።
አዎ ይከፍትሎታል። ካልከፈተ ያሳውቁን።
እሺ እሺ እሺ መልካም ቀን።